hello ጤና ይስጥልን ብስት
ደውዬላት ነበረ ወደ ቻፓ ደውል ብላኝ ነበረ።
እሺ
የቻፓ ቁጥሩ ዜሮ ዘጠኝ ስልሳ ሰባ ሁለት አርባ ሁለት ሰባ ሁለት ነው።
አዎ
አዎ ደወልኩላቸው፣ ግን አያነሱልኝ። አንተ ወይ ምን ታደርግልኛለህ?
በቃ ችግር የለውም እኛ እናሳውቅልሃለን። ትንሽ ጠብቀንና ይስተካከላል። እሺ
አሳውቅልኝ። ብር ትናንትና አስተላልፍ ነበረ አልገባልኝም።
እሺ ችግር የለውም። ለቻፓ transaction ኣቸው ያልገባላቸው እናሳውቃቸዋለን ሁሉንም። እሺ